ሄሎ ጤና ይስጥልኝ ችፕችፕ ሰላም እንዴት ነህ?
ሰላም
አለን። አይ claim ለማድረግ ነበር delivery የተደረገ እቃ ልጆች ጋር እ፣ መልሼዋለሁ።
okay እሺ ስልክ ይነግሩኛል
ዘጠኝ አስራ አንድ አስራ አንድ ሀምሳ አንድ ስልሳ አራት ሀምሳ አንድ?
አስራ አምስት ስልሳ አራት አስራ አምስት አ okay ደስታው በሚል ነው ደስታው ነው። አዎ ቲ- ቲማቲሙን መልሼዋለሁ። ሬስቶራንት quality የሚያሟላ አይደለም።
okay የበላው product ነው quality ነው የተበላሸ ነው። product ትክክል።
quality
እሺ complain ሊያስገባሉት እና አሁን ነገ መረከብ ይችላሉ ምናልባት
ነገ ከሆነ ቤት ሰኞ ይሁን ለሰኞ ቢሮ ይውላሉ?
ስለሆነ ያዘዙ ለሰኞ አድርገው።
okay እሺ፣ ሰኞ አስገባሉታሉ ሰኞ ይረከባሉ እሺ እሺ እሺ ቻው።